ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ያ ነበር የምደውልልዎት።
ከየት?
ፍቅሩ ባርና ሬስቶራንት ነው?
አይ ከየት ነው የደወሉት?
እ? ምን አሉኝ? ከቢጂአይ
ከቢጂአይ ቢጂአይ ከጊዮርጊስ ቢራ።
ጊዮርጊስ እሺ ማለት
እሺ እ text ልከን ነበረ። የደንበኝነት ቁጥር ደርሶታል? እሱን ለማረጋገጥ ነው። ሰሞኑን ደርሶ ቁጥር okay። አሁን አሁን አልደረሰኝም። ደግመሽ ትልከኛለሽ?
እ ልንገሮት ይይዛሉ። text ድጋሚ system ኡ ስለማይልክልን ነው።
እሺ ቆይ እስኪ። እሺ ንገሪኝ።
አርባ ዘጠኝ አርባ አምስት እ?
አርባ ዘጠኝ አርባ አምስት አርባ ዘጠኝ አርባ አምስት ዘጠና ሀያ አንድ
ዘጠና ሀያ ሀያ አንድ አንድ ይሄ ኢሊደር number ነው?
አዎ አዎ አዎ የኢሊ ደብተር ነው።
ኢሊደር ቁጥር። እሺ አዎ እሺ። አመሰግናለሁ።
እሺ መልካም ቀን። እሺ አዎ።